ሄሎ
ተነስልን ብሩ እንትን ከሪፍ ስፖርት ለመላክ ፈልጌ ፔንዲንግ እያለ ነው ሪኮንፈርት ምናምን ያለ ስንት ብር ነው?
ሶስት መቶ ብር
ወደ ቤስት ቤት ነው የላከው?
እ?
ወደ ቤስት ቤት ነው የላከው?
አይ እም።
አሪፍ ስፖርት ወደ account ኤን ስልክ እ፣ ወደ ቴሌ ብር ለማስ ይሄ አሪፍ ስፖርት አይደለም። እሺ ወንድሜ፣ Best Bet ነው።
እሺ፣ ይቅር።
እሺ አሉ።